personal finance. ለምንድነው የማታነሳው? በ system ሲደወል አይመልሱም ምናምን አይልም።
ሄሎ
ሄሎ
አዎ።
ከሀዋሳ ኤክስፕረስ ነበር የምደውልልዎት።
እሺ
link ልከውልን ነበረ አዎ
እና የጥፍሩን ማዘዝ የሚችሉት ከሀያ በላይ ነው።
እሺ ዋጋ ማወቅ እችላለሁ?
እኩ- አይ አይደለም፣ ራሱ የላኩልን link ኩን ማለት አሊባባ ላይ አልነበር?
አዎ አሊባባ ላይ ማዘዝ የሚቻለው ከሀያ በላይ ከሀያ bag ማለት ነው። እንደ እሽግ ሆኖ
እም።
ከሀያ በላይ ነው ማዘዝ የሚችሉት
bag ነው ወይስ ዩቢ?
ባግ።
ባግ ኦኬ።
አዎ እሺ እና እሺ ካልሆነ ከሌላ website ላይ ይላኩልን። እሱን ራሱን ሆኖ በሌላ website።
እሺ እልክልሻለሁ።
እሺ እሺ፣ አመሰግናለሁ።
እሺማ